என்ன இது ምን አሉ? እሺ ቴክስቱ ቴሌቪዥን ጌም ነው። ሄሎ እ ቴሌቪዥን ጌም ነው። እ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ መጀመሪያ ትደውላለህ። አዎ መረጃውን ለማግኘት ኮከብ ዘጠኝ ሰማንያ አምስት መሰላል አድርገህ ከዛ ሰባ ቁጥር ከአማርኛ አድርገው። ሄሎ ሰባ ቁጥር ተጭና አማርኛ አድርገው። አሁን አይሰማም? እሺ ሰባ ቁጥር ተጭና አማርኛ አድርገው። ሶስት ቁጥር ለመጫወት የሚለውን ምረጥ። ጥያቄና መልስና ሎን ይሞክሩ። እስቲ መልሰው ይደውሉልኝ። እሺ